ሄሎ ጤና ይስጥልን።
አቴና ስቴል ያሟዜ ሄሎ እሺ ሰላም። ምን ነበር? ሄሎ ሄሎ እየሰማው ነው። ትናንትና ዴፖዚት አድርጌ ብሩ አልገባልኝም። ደግሞ ሪፖርት ማርጂናል አላችሁኝ እስካሁን አልገባልኝም።
የ- በምን ነበር ያደረግከው? በሳንቲም ፔ ነው
አይደለም ከአዋሽ ባንክ እኮ ከአዋሻ በሳንቲም ፔ በኩል ነው አይደል ያደረግከው?
አ- አ- ለእነሱ ደውለህላቸው ነበር?
ላማ ለሳንቲም ፔ
አልደወልኩም።
እሺ ስልክ ልስጠህና ደውልላቸው። እሺ እሺ ዘጠና ሶስት ስልሳ short code ነው። ዘጠና ሶስት ስልሳ
ዘጠና ሶስት ስልሳ ሶስት
ዘጠና ሶስት ስልሳ
ዘጠና ሶስት ስልሳ አህ፣
እሺ እሺ እሺ
እሺ
እባክዎ ትንሽ ይጠብቁ።